ጤና ይስጥልኝ። ሪፖርት ነው በከው ምን ልርዳዎት?
ባለፈው ሪፖርት አድርጌ ነበር account ኤ እሺ ዋ- wallet ኤ ላይ ችግር አለበት። ደግሜ ሞክር ከቆየ ደግሞ contact አድርግ ይላል ከእናንተ ጋር።
እሺ ባለፈው ሪፖርት አድርጌ ቴሌግራም ላይ screenshot አድርጌ ልኬ አይታቸው ነበር።
መቼ ነው የላኩልን ቴሌግራም ላይ?
ቆይቻለሁ አንድ ሶስት ቀን አራት ቀን ይሆናል። እዛም ደውዬልሽ ቴሌግራም ላይ ላክ ብለኝ ብለሽኝ ነበር።
ማን ነው የሚለው ስሞት የቴሌግራም
የቴሌግራም ምንቴ
አሁን ሀይ ያሉት ኖት አዎ እኔ ነኝ እቺ ይቺ የላኩት አዎ
wallet ኡን screenshot አድርገው የላኩ ይሄኛውን ሳይሆን wallet ነው screenshot የሚያደርጉ wallet my profile ምናምን wallet የሚል አለ wallet ውስጥ ገብተው ዋሌቱን ዋሌት- ስክሪንሻት አድርገው የላኩልን እሺ አሁን ልካለሁ። እሺ